ጤና ይስጥልን ቤተሰቤት ጤና ይስጥልን። ሰላም ነው አባ?
ሰላም ነው እግዚአብሔር ይመስገን። እንትን ኳስ በልቼ ነበረ። ሌላ ስልክ ነው አካውንት ማለት ነው።
እሺ እና ኳስ በልቼ ብሩ ግን አልገባልኝ።
የትኬት ነው አይደለ?
አ እንትን account ላይ ማለት ነው። አ ትኬት
እሺ አንዴ ጠብቀኝ፣ አንዴ ጠብቀኝ።
እሺ እሺ።
ጤና ይስጥልን ቤተሰቤት ቤቲ ነው የምንረዳው።
ጤና ይስጥልኝ። ሰላም ነው እና ሰላም
ኳስ በልቼ ነበረ ግን ብሩ አልገባልኝም account ላይ cashier code ኡን ንገረኝ እስኪ።
ዜሮ ዘጠኝ አስር cashier cashier code ኡን
cashier code እ ወይ ticket ID
ticket ID ውን እንዴት ወይ ልጻፈውና ድጋሚ ልንገርሽ ልደውልና እሺ እሺ እሺ እሺ እሺ